ሁሉ እስቲ በአካል መጎዳቴን በፍቅርሽ ተይዤ በአንቺው መረታቴን በሆዴ አላኖረው ባንጀቴ አልቋጥረው የመርሳትን ነገር እንዴት ልሞክረው? ይስማልኝ ሰው ሁሉ እስቲ በአካል መጎዳቴን በፍቅርሽ ተይዤ በአንቺው መረታቴን በፍቅርሽ ተይዤ ባቸው መረታቴ ገላ ካሌ ሲለዩም ለመርሳት ገላ ካሌን አንጀት አላደረኝ ገላ ካሌ ተሸንፍ የቀረው ገላ ካሌ ሆዴ አልቆርጥ እያለኝ ገላ ካሌ የኔ አካል ለብቻው ገላ ካሌ መቼም አይበረታ ገላ ካሌ ታቅፎም ተረጂ ነው ገላ ካሌን እንኳን በትዝታ ባይሆንለት እንጂ የኔ አንጀት እንደሰው የቻለስ ይቆርጣል ፍቅሩን የጨረሰው ተው በርታልኝ ጎኔ መኝታ ልመደው ሰው እንዳጣ አይኖርም ሁሌ እንደበረደው እንዳዘን አይቀርም ሰው እንደበረደው በጎን እስክተኛ መናፈቄን ትቼ አንቺም ኮርተሽ ኑሪ እኔም ተረትቼ ይላዋስ እንግዲህ እስቲ ሆዴም በሙዚቃው ይሸነፍ የለም ወይ ሰው ፍቅር ካተካው ይረታስ የለም ወይ ሰው ፍቅር ካተካው ገላ ካሌ ፈረሰኛ አይደለው ገላ ካሌ ባለደጀን ሰው ገላ ካሌ ለፍቅር አዳሪ ነኝ ገላ ካሌ ልቤም ላመነው ገላ ካሌ ከጎኔ ሰው የለም ገላ ካሌ ቤቴን የሚያደምቀው ገላ ካሌ ባንቺ ገላ ነበር ገላ ካሌ ሁሉም የሚደምቀው ባይሆንለት እጅም የኔ አንጀት እንደ ሰው የቻለስ ይርቃል ፊቱን የመለሰው ተው ቁረት ተው ቁረት ቆርጠህ ደር ሆዴ መጨነቅ የጎዳኝ ብቻዬን መውደዴ መጨነቅ የጎዳኝ ብቻዬን መውደዴ በሆድ ያላኖረው ባንጀት ያልቋጥረው የመቻልን ነገር እንዴት ልሞክረው? ይስማልኝ ሀገሩ እዚህ በአካል መጎዳቴን በፍቅርሽ ተይዤ ባንቺው መረታቴን በፍቅርሽ ተይዤ ባንቺው መረታቴን ገላ ካሌ ከሰው የተለየ ገላ ካሌ ምን ልማድ ነበረኝ? ገላ ካሌ ያው እንደ ሀገሩ ነው። ገላ ካሌ ካንቺ የሚያሳደረኝ ገላ ካሌ ተበደልኩ ማለል ገላ ካሌ ክፉን ቃል አይወጣኝ ገላ ካሌ የደቅም ሐዘን ነው ገላ ካሌ መውደዴ ካስቀጣኝ ተሳና ሆዴ አንተም ቻለው ቻለው ህመምህ ጥቃትህ ሰው መውደድ ብቻ ነው። አትምከን አትረር መንሰብሰብህ ይቅር ካልተረዳዱበት ቤት አይሰራም ፍቅር ካልተሳሰቡበት ቤት አይሰራም ይቅር በልተጽናና ሆዴ አንተም ቻለው ቻለው ህመምህ ጥቃትህ ሰው ማፍቀድ ብቻ ነው። አትምከን አትረር መንሰብሰብ ይቅር ካልተረዳዱበት ቤት አይሰራም ፍቅር ካልተሳሰቡበት